ሄሎ ሄሎ አቤት።
ሄሎ ወይ እንትን እ እንዴት ሆነ?
ካርል አይደለም እሺ። በጥብስ ቀሯል።
እ እ ጥብስ ፍርፍር ሆኗል። ቆጣ ፍርፍር ጥብስ- የለም አይደለም።
አ ግን ስልክ አላነሳ እያሉኝ ወይ ደውላችሁ ንገራቸው። እኔ ምግብ ቤቱን አላውቀውም።
እና ስልክ እያነሱልኝ አይደለም። እኔም ስደውል ለማረጋገጥ ስልክ እሺ።
እያነሱልኝ አይደለም። ጠይቅ እሺ።
እሺ።
በ location እንዳለ አሳየህ።
እሺ በቃ ደግሞ ዋጋው አንድ ስለሆነ edit አይደረግም። ዋጋ ነው እዛው ላይ ልስራው።
በቋንጣ ፍርፍር ዋጋ ነው።
እሺ